ጤና ይስጥልኝ ቤት ቤት ቤቲ ነኝ የምረዳው ነኝ።
ቤቲ ሰላም አደርሽ?
ሰላም እንዴት አለሁልሽ። Withdraw አድርጌ ነበር እና እስካሁን አልገባልኝም። Confirm አድርጌልሃለሁ ብላኝ ነበር።
መቼ ነበረ?
አሁን
እሺ እሺ
የመጨረሻው በዚህ ማለት ስልክ?
ነው። አዎ አምሳው ገብቶልኛል። ሰላሳው በቃ ወረዛ
ይሄንን ነው አንዴ ይቅርታ እሺ።
እሺ
ሀምሳ ሺህ ነው ያልከኝ?
ሰላሳ ሰላሳ ሀምሳውማ ገብቶልኛል።
አስራ አንድ ሀምሳ አምስት ሀምሳ ዜሮ ዜሮ
እ፣ አይደለም ዘጠና ነዋ።
አምስት ዘጠና አምስት ሀምሳ አምስት ዜሮ ዜሮ አሁን ገባ መሰለኝ።
ገባለህ?
አዎ የሆነ text ገብቷል። እሱ ነው በጣም በእርግጠኛ ነኝ። አዎ ገብቶልኛል። ቤቲዬ አመሰግናለሁ።
መልካም ቀንሽ እሺ እሺ፣ ሰላም ቻው።
ቻው።